አቤት ከየት ከዊፕላስ
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
እሺ ያ ምንድነው? ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ደግሞ ድርጅታችን ያደረገበት ዋናው ምክንያት አሁን ላይ አሽከርካሪዎቹ የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላችሁ ይህንን በጋራ የምትቆጥቡበትና አቅም የምትፈጥሩበትን ስርዓት ነው ይዘን የመጣነው። እንዴት አዩት ሀሳባችንን?
ጥሩ ነው።
እሺ እናመሰግናለን። አሁን ላይ ስራ ስለጀመርን እርስዎም ከወደዱትና ከእኛ ጋር መስራት ፈቃድዎ ከሆነ ዊፕላስ Solution Provider የሚል application አለን።
እሺ እሱን ከ Play Store ወይ ከ App Store ላይ አውርደው እዛ ላይ መመዝገብ ይችላሉ። በተጨማሪም ደግሞ document ቢልኩልን እኛ active ማድረግ እንችላለን። የቴሌግራም ቁጥርም አለ።
text ታደርግ እንችላለን ቁጥሩ እሺ text አደርግልዎታለሁ። በምልክልዎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካሉት የምንቀበል ይሆናል። ከእኛ ጋር እያንዳንዱ mile saving ም investment ም ነው። እናመሰግናለን። መልካም የስራ ቀን።
እሺ እሺ